Hello Hello ሰላም ሰላም ነሽ?
አለን። ምን ነበር?
እንትኑ ቤት ቤቱ ሪፖርት ለማድረግ ፈልጌ ነበረ።
እሺ ከ CBE ብር አርግቼ እንት- ከ CBE ወጣች። ሪፖርት ደግሞ አልደረሰም። በ CBE
ከ account ቆርጧል።
አ ከ account ቆርጧል።
አዎ እሺ deposit text ዋን ቴሌግራም ላይ ልከልናል።
አ deposit text ዋን ቴሌግራም ላይ ልከልናል።
አዎ ላኩላሽ።
በቃ እሺ ከላክልን አይላለን። እሺ ትንሽ ጠብቀን።
እሺ እሺ እናመሰግናለን። መልካም እሺ